በብዙ ጓደኞች ናቸው።
ሄሎ ብዙም ችግር ሄሎ አለ ጤና ይስጥልኝ ሰለሞን አ ከዊ ፕላስ transportation ነበር ምደውልልዎት።
ምን ምን?
ከዊ ፕላስ ዊ ፕላስ
አይ እንጃ አላወኩም።
እሺ የድርጅታችን በ transportation አገልግሎት የሚሰጥ ነው እና አሽከርካሪዎችን እየመዘገብን ነው የምንገኘው። የ- ለየት የሚያደርገን ምንድን ነው? ከእያንዳንዱ trip ላይ ከምንቆርጠው አስር percent ላይ ስድስት percent ኡን ብቻ ተጠቅመን አራት percent ኡ መልሰን ለእናንተ ለኢንቨስትመንት እና ለቁጠባ ነው የምናስቀምጥላችሁ። ያንንም ደግሞ ማድረግ ያስፈለገው ለምንድን ነው? አሽከርካሪዎች ምንም አይነት ጡረታ፣ ሕክምና፣ ጥቅማ ጥቅም ስለሌላቸው ራሳቸው አቅም ራሳቸውን እንዲችሉ ለማድረግ የታሰበ ነው። አብረው መስራት ከፈለጉ ዊፕላስ Solution Provider የሚለውን application ከ Play Store ወይ ከ App Store ላይ በማውረድ እዛ ላይ መመዝገብ ይችላሉ።
እሺ እሺ እሺ።
ስሙን ይዘውታል? ይቅርታ።
እስቲ አንድ ይድገብልኝ ወይ text አድርግኛል።
እሺ በቃ text እየነዳሁ አደረገ።
ነው።
ችግር የለውም። እዛ ላይ text እሺ።
አደርግልሃለሁ። አስ- ጥያቄ መሆን document ኦችን በዛ access ማድረግ ትችላለህ።
እሺ እሺ፣ እናመሰግናለን። መልካም እሺ።
ቀን ይሁንልዎት።
እሺ እሺ ቻው።
ቻው